ሄሎ ጤና ይስጥልን ብስት ቤት ሄሎ
ሄሎ ሄሎ
ወይ እሺ ሰላም ነው?
አለን ምን ነበር አለን አለን። ብር ከቻፓ እስከ ቅድም አልገባልኝ። ወደ ጌሞ ወጥቼ አልገባልኝ።
ወዴት ነበር ያደረግከው
ከቴሌ ብር ነው ወደ ጌሞ ያወጣሁት።
እ ከቴሌ ብር ወደ ጌሞ ነው ያወጣሁት። ወደ ቤት ቤት
ወደ ቤስት ቤት ነበረ ዲፖዚት ነዋ ወደ ቤስት ቤት ከሆነ
አዎ አዎ፣ አላወጣው ወደ ላይ የግላ ለመጫወት ዲፖዚት ሜሴጁ ልካል ቴሌግራም ላይ
ልክ ያለው ማን ነው ስም ቴሌግራም ላይ ወይ ደግሞ ቁጥርን ንገረኝ
ዜሮ ዘጠኝ አስራ አምስት እሺ
አስራ ሁለት አስራ ሁለት
አርባ ሶስት እሺ ሰላሳ ዘጠኝ
አብዱል ፈታህ ነው አይደለ አዎ ለቻፓ አሳውቀንልሃል እሺ ሳልመለሱ ነው ዝም ያልነው
አዎ፣ አልገባም እኮ እህ። እኮ አሳውቀንልሃል ለቻፓዎች እየመለሱ ነው ትንሽ ጠብቅ ይገባል